ሰላም ጤና ይስጥልን። በሽት ቤት በየትኛው ጊዜ
ጤና ይስጥልኝ።
ሰላም እንትን ነበር ትናንት ተምሬ በአንድ እንትን ነበር የተበላሁትኝ እንትን ቦኑስ አልተ- አልተመለሰልኝም cashier code ነው ይዘኸዋል?
እ ትኬቱ አለ እጅ ላይ ትኬት አይደለም እንትን ነው ኦንላይን ነው።
ኦንላይን ኳስ ቆርጠህ ነው አይደል?
አዎ እኮ ትኬቱ አለ።
አ
ticket ID ወይ cashier code ንገረኝና check ላድርግልህ።
እ ምን code
cashier code ወይ ticket ID
እሺ እሺ ቆይ ወይ ደግሞ ቴሌግራም ላይ ላከው።
እ
ቴሌግራም ላይ ላከው።
እሺ